ሄሎ ሄሎ ሰላም፣ እንዴት ነው?
ሄሎ ሰላም ደህና ዋሉ?
እንዴት ዋሉ?
እግዚአብሔር ይመስገን።
አለን። ይሄኛው የትምህርት አገልግሎት እንዴት እንደሚሰጥ እንድታብራሪልኝ ነበር እናት።
እሺ ይችላል። ስሙ ማንበል
ስም ነስሪያ።
መስሪያ አዎ እ?
መስሪያ አባት በኋላ ያለው ድምጽ ስልክ ነበር።
ነስሪያ ጀማል። ሄሎ
ሄሎ ነስሪያ ጀማል
ስልክሽን መስሪያ ዜሮ ዘጠኝ
ስልክ ቁጥር አይ መረጃውን ለማግኘት ነው።
data ማለት የመ- እንዴት እንደሚማር እና መጥተን ነው ወይስ እዚህ ሆነን ነው የሚለውን ለማወቅ ነው።
በአካል ነው በኦንላይን ነው የምንማር የሚፈልጉት?
ኦንላይን ይቻላል?
በኦንላይን ከሆነ ትምህርት የሚሰጠው በሳምንት ለሁለት ቀን ነው። ኮሚሽን የሚያስተምረውን ቪዲዮ ልክ እኛ እንልካለን። ማየት ሲጀምሩ አዲስ የሚያደርገው ለሀያ አራት ሰዓት ብቻ ነው።
ሀያ አራት ሰዓት
ለሀያ አራት ሰዓት ብቻ ነው።
አሀ፣ ትምህርቱ እሺ በኋላ ያለው ድምጽ እኮ ነው የሚረብሸው።
እሺ። ምን ያህል ጊዜ ነው እንትን የሚባለው?
ትምህርት የሚሰጠው በሶስት ወር ኮርስ ነው።
አ፣ ድምፅሽ ግን
በኋላ ያለውን ድምጽ አንቺ አስተካክል።
እሺ፣ ምንም አይነት ድምፅ እኮ የለም።
maybe አስተካክላለሁ እሱ እንጂ እሺ፣ ስልኩ ይሆናል። እሺ፣ እሺ። በእንትን ኦንላይን መማር ነው ፈልጎ
አሁን እያንዳንዱ ትምህርት ለኦንላይን ነው።
አዎ እኮ
ሌላ ወይ አይሰማም።
በሳምንት ለሁለት ቀን ኮሜዲ ሾት የሚያስተምረውን ቪዲዮ ሊንክ እንልክልዎታለን። ማየት ከጀመሩበት ሰዓት ጀምሮ ልኩ ለሀያ አራት ሰዓት ያገለግላል። በሳምንት አንድ ቀን ለሚኖራት ጥያቄ የኮሜዲ ሾት ጉግል ሚት እንዲኖራት ጥያቄ ስልክ ላይ ማቅረብ ይቻላል። ክፍያችን አስራ አምስት ብር ነው።
ወይ ውድ አንዴ እደውልልሻለሁ።